ሄሎ हाँ हेलो ሄሎ ሄሎ ወይ
ከዊ ፕላስ ሶሉሽን ነው የምደውለው።
እሺ ዊ ፕላስ አንድ application develop አድርገዋል እና ፈርኒቸር ቤት አላችሁ አይደል?
አ
ፈርኒቸር ቤታችሁን አሁን ላይ ምዝገባ በነፃ እያደረግን ነው እና እንድትመዘገቡ ነው እዛ ላይ promote እንድታደርጉ customer ምን?
ቀላል እንዲያገኛችሁ ምን ማለት ላይ ነው promote የምታደርጉት? እንትን platform ኡ app ኣችን ላይ ላይ ነው። እ?
application ነው እና app okay app ነው።
ላይ አዎ እኮ ለምን እንትን አልክልኝም ታዲያ? ወይ link ኡን ወይ የሆነ ነገር አትልክልኝ እሺ እልክልሃለሁ። አይ ፈቃደኛ ከሆንክ እንድ ለማላት እንዴ? ምን ፈቃደኛ መሆን ያስፈልገዋል? እንትን ካለ more ሰው የሚከታተለው ነገር ከሆነ ለእኛ ጥቅም እንጂ ጉዳት የለውም።
እሺ እሺ እልካለሁ።